Hello ጤና ይስጥልኝ ምን ልታዘዝ ቴሌቪዥን
ሰላም ነው። እንትን ይሄ ጥሪው እንዲቋረጥ ሊፈልግ ነበረ።
የምን ጥሪ?
ይሄ በቃ የዚህን ፕሮግራም ለማቋረጥ ፓኬጅም ሳስርም ዝም ብሎ ብሩንም እየበላብኝ ስለሆነ ለማቋረጥ ፈልጌ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ይንኩ።
ኮከብ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውሎ ስድስት ቁጥር ይንኩ።
ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል
ሰማንያ አምስት መሰላል። እሺ እሺ አመሰግናለሁ። እሺ።
አሜን እሺ